አብሬሽ ታሪክ ብር ልኬ ነበር ነው እና ገባልኝ ማለት አሁን ትራንዛን ደግሞ ላክኝ ብኝ ቴሌግራም ልክ ያለው ሪሲ ይላል ሪሲቭድ ላክልኝ አልገባልኝ ስፖርት ላይ
ችግሮትን ለማየት ነው። ሪሲቭድ ያል ችግሩን መመዝገቡን ለማየት ነው።
ኦኬ እሺ። እና ማለት ሁሉ ስፖርት ይባላል አብሮ ስለስ ቲሞችን ያንን አጣርተው ያንን አጣርተው መልሶታል። እንዲሁ ያደርግላል። ትክክል ሆኖ ሲገኝ እሺ።
እሺ፣ ሌላ ለት ነገር አለ?
አይ የለም እሱ ቻለ ማለት ነው።
እሺ፣ አመሰግናለሁ። ስለዚህ ሀሳብ አስተላለፍ ከሚሳም ጽዋላ መልካም